ሄሎ
ሄሎ አቤት ጤና ይስጥልኝ አብሮ ይስጥልን እንደምን አለሽ?
እግዚአብሔር ይመስገን ሁሉ ደህና?
አለሁ ማን ልበል
አታውቂኝም ሰው ሰጥቶኝ ነው ስልክሽን እሺ ማን ልበል የት ደርሰሻል?
አቤት የት ነሽ?
ይቅርታ ተሳስተዋል ነው አንቺ ቀዌ
እ የት ደርሰሻል አሁን?
እየወጣሁ የት ጋር?
ስቴዲየም አለፍ ያለው ወደ ለጋር ፈጠን በልበይ እሺ እንግዲህ ሊወጣ ነኝ ትራፊክ- ያ ማን ነው ይሄ ደግሞ ምን ቸገረሽ? በቃ እንኳን እንትን- ኦ ኦ ማን ነው ብዬ እኮ ግራ ገባኝ
ገበያ ነበር ገበያ ነበር አይደል የመሰለሽ?
ኧረ በፍጹም እኔ ልዘጋው ነበር እንደውም ጌታ በእውነት ጌታ ፈጠን ፈጠንሽ እሺ መጣሁ እሺ